ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳዎት?
እሺ አመሰግናለሁኝ። ትናንትናና ዛሬ የተወዳደርኩት ነበረ እንትን አልመጣም፣ ወይንም lost አላለም ወይንም win ም አላለም። ምንም እሺ።
ዝም ብሎ እየታረመ ነው፣ በትዕግስት ይጠብቁ። ትንሽ የ syste- የ system ችግር አጋጥሞን ነው፣ ይስተካከላል። የእርስዎ ብቻ አይደለም የብዙ ሰው ነው፣ ይስተካከላል። በትዕግስት ይጠብቁ።
እሺ፣ መ- መ- በዚህ በዚህ በቅርቡ
አዎ ይስተካከላል። ደንበኛችን ትንሽ ይጠ- ይጠብቁን።
አመሰግናለሁ።
እሺ